Hello? Hello?
Hello? Hello Hello hello፣ አይሰማ?
ይሰማ ይሰማል። ኦንላይን ለመጫወት ፈልጌ ነበርኩ።
እሺ፣ ምን ምን ልርዳህ ታዲያ?
አዎ መስመሮችን ስለማላቅ ጠይቄ እገባለሁ ብዬ ነበር።
መስመር ማለት okay፣ register ኔት እንደምታደርግ ነው ለመመዝገብ።
አዎ አዎ እሺ፣ ቴሌግራም አለ?
አዎ አለ።
እሺ፣ በ0903 ያዝ ቁጥር እና
ዜሮ ዜሮ ዘጠኝ 03
ዜሮ ዜሮ ዘጠኝ ዜሮ ሶስት ነው።
አዎ፣ ቀጥል 0903 44 አርባ አራት 37 47 ሰላሳ ሰባት አርባ ሰባት አዎ፣ በዛ register ብለህ ጻፍልን።
እሺ በቴሌግራም አዎ አዎ